ፈጣን ነው ሲበላ
ሀይላው ጤና ይስጥልኝ። ድንቅ ቲዩብ ነው።
አብሮ ይስጥል። ሰላም ነው?
እግዚአብሔር ይመስገን።
ለመታወቅ ፈልጌ ነው። ድንቅ ቲዩብ ላይ አይቼው ስልኩን
እኮ ምንድን ነው የፈለጉት ታዲያ?
ለመመዝገብ
ምን ላይ ነው መመዝገብ የፈለጉት?
ድንቅ ቲዩብ ላይ ድንቅ ልጆች። ስንት አመትክ ነው?
sister አለች ታናሽ፣ እኔ እንኳ አንድ ሰላሳ ምናምን።
እሷ ስንት አመቷ ነው?
አራት
ስንት አራት።
ምን ልዩ ተሰጥኦ አላት? ምን ልዩ ተሰጥኦ አላት? እጹብ ድንቅ ልጆች ላይ ለመቅረብ ብለው ያምናሉ?
ምን እሷ ነው?
እሺ አዎ።
ኧረ በቃ ልጅቱ ለየት ትላለች፣ የተማረች የምትመስል።
ምን አሉኝ? ምን አሉኝ?
አይሰማም?
ይሰማል። ምን ልዩ ተሰጥኦ አላት?